Алло. Hı?
Hello.
Alo Nuri.
ወይ እንዴት ነሽ?
አለ።
አለሁልሽ።
ሰላም ነው?
ደህና ደወለሽ ነበረ?
ሞክሬ ነበረ አይሰራም። አሁን ስልካችሁ ኦኬ። ምን ነበር?
አንድ ልጅ ነበረና ጄሪ እንትን ኤጀንት
እሺ።
እያወራችሁ ነበር መሰለኝ። ማክዳ ማን ነው? ማክዳ?
እ አለታ ወንዶ ኳስ ነው አረታ አረታ። ኦኬ። ቃላብ ነው? ቃላብ አለታ እንዴ?
አለታ ወንዶ ቃላብ ነው ብሎ እንትን ያላችሁ አሁን የጻፈላችሁ
አይመስለኝም የቆየ ነው። ቃላብ ግን አለታ ወንዶ የሚል ነው ያለው።
እሺ ልደውልለት አንዴ እሺ እሺ ማለት